ጤና ይስጥልኝ። ዋሽንግተን ህክምና ማዕከል እንዴት ነው? ሰላም ነው ሴሰር?
እግዚአብሔር ይመስገን።
ማን ነው ዶክተር ያ ሰገር ትሪሲ ዶክተር ይገባል እንዴ? ሰገር ትሪሲ እ
ሰገር ትሪሲ የአእምሮ ሳይካትሪ አዎ አእምሮ
አዎ እስቲ ቆይ ዛሬ የሉም፣ ነገ ነው ያሉት ነገ ስንት ሰዓት ይገባል?
ዘጠኝ ሰዓት ሰበሻ አናቱ ላይ አዎ
አይ ቻው